ጤና ይስጥልኝ ፖሊስ አብሮ ስልን አዎ፣
ማን ልበል?
እኔ የምለው ሻምበል ነኝ።
እሺ፣ ከሐዋሳ ነው የምደውለው።
እሺ።
ዩቲዩብ ዩቲዩብ ኦንላይን ለመመዝገብ ፈልጌ ነው። ኦንላይን አለ እንዴ አለ ስልጠናው?
አለ አለ ስልጠናው? እሺ አለ መዝግብኝ።
አለ። እሺ እሺ፣ ሙሉ ስሞትን?
ሻምበል
እሺ ሲንዶሎ፣ አቤት፣ ሻምበል ሲንዶሎ ገለተው፣
ሁንዴሎ።
ሲንዶሎ ገለተው፣ ሲንዶሎ ሲንዶሎ ገለተው።
እሺ፣ ገለተው
አዎ ከሐዋሳ ነው።
አዎ፣ ሐዋሳ ነኝ። አዎ
እሺ፣ ስልኮትን
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰላሳ አምስት
ሰላሳ አምስት ሰላሳ ስምንት
ሰላሳ ስምንት
ሰባ ሁለት ዩቲዩብ ስልጠና።
ሰባ ሁለት እሺ።
ሌላ ሰው ማስገብ ማስመዝገብ ይቻላል?
ሌላ ሰው ማስመዝገብ ይቻላል? አዎ፣ ስሙን ስልኩን ይሰጡኝና ይቻላል።
እሺ አምሪያ እሺ እ- ማስታወቂያውን ከምን ላይ ነበር ያዩት?
ከፌስቡክ ነው።
ከፌስቡክ።
አዎ ከፌስቡክ በጣም ጥሩ። እሺ እነ- የሚያስመዘግቡትን ሰው ይንገሩኝ። ሌላውን ሰው አዎ አምሪያ
አምሪያ ወንድሙ
ወንድሙ።
ready አዎ እሺ ወንድ ነው ሴት ነው?
ሴት ናት ሴት ናት እሺ አዎ ሴት ናት።
እዛው ሐዋሳ ነው ሐዋሳ ናት እሷም አዎ ኦንላይን ማለት ነው።
ኦንላይን አዎ
እሺ account ቁጥሯን ልስጥሽ?
መስክሮታል? እሺ ስልክ ቁጥሯን እ ዜሮ ዘጠኝ አስራ ስድስት 16 አስራ ሶስት 13 ሰማንያ ስድስት 86 አርባ አራት
44 እንደ ሶስተኛ እሺ፣ ሰውም ላስመዝግባ ይቻላል በደስታ ሀዋ እሺ። ሀዋ ኢድሪስ
ኢድሪስ። እሺ ከዛው ከሐዋሳ ነው።
አዎ ከሐዋሳ ነው እሺ፣ ከኦንላይን ማለት ነው።
አዎ ለኦንላይን አዎ ስልክ ቁጥሯ ዜሮ ዘጠኝ ሀያ ሁለት
22
ሀያ ስምንት 20 ስምንት 28 ስልሳ ሰባት 67
ሰላሳ ሰባት
37 account በዚህ text አድርገልኛለች ወይስ እንዴት?
account በዚህ ስልክ እንልክሎታለን። ዛሬና ነገ የሚከፍሉ ከሆነ ልዩ ቅናሽ ስላለ okay አጠቃላይ 10 ሺህ ብር ነው የሚከፍሉት። ከሰኞ በኋላ ግን የሚከፍሉ ከሆነ 15 ሺህ ብር ነው የሚሆኑት።
ለስንት ሰው ነው አስር ሺህ ብር?
አቤት ለስንት ሰው ነው አስር ሺህ ብር?
የአንድ ሰው
ኧረ ተይ።
አዎ
በል መልካም ጊዜ ሰርዢ።
እሺ፣ ስለደወሉ እናመሰግናለን።
እሺ፣ እሺ፣ ብሎ ባለ። ይቀጥላል።